መሰለኝ የነበረ እንደዚህ አጥፍቶ አይተህ አይሰራም ሁሌ እየተባለ ነው ብላ አይሰራም አለቻቸው። እንደዚህ አጥፍቶ እንዳይታይ ነው እንዳይጮህ።
Hello Hello
ወይ ምህረት ሌሊ ሰላም ነው አለ አለን። ምኑ ነው አልሰራም ያለሽ?
ቲቪው አዎ አበ እንትን አበራው እኮ የ TV ውን AnyDesk ላኪልኝ። ሁለት AnyDesk ላኪልኝ። የትኛውን ነው መለየት ስላልቻልኩኝ የቲቪውን ላኪልኝ ይላል።
የቲቪውን አዎ የትኛው ነው የቲቪው?
እ የትኛው ነው የኔ የኔ የቲቪው?
ምህረት connect የሆነው ከኔ PC ነው ከዚህኛው PC ነው ቲቪው የዚህንም ልክ ያለው ሁለቱንም ነው የላኩላችሁ። ማወቅ አችሉም እናንተ እኛ የትኛው connect እንዳደረገ አናውቅም። ወይ ቲቪው ላይ ያለውን AnyDesk ልላክልህ?
በቃ ችግር የለውም ልግባበት። ሁለቱንም አክቲቭ ትበኝ እሺ
አሉ። ሁለቱም አሉ